በቂ በኩል ምን አይነት የጉዞ መረጃ አለ?
ለው ሰላም ቅድም ተቋረጠ። ይሰማል?
አዎ ይሰማኛል። ምን ነበር?
ወደ እናንተ ይቅርታ፣ ወደ እናንተ ስደውል ግን በጣም ነው የሚቆጥረው።
እሱ ማለት እንደሌላው ስልክ አይደለም። ልክ ነው።
አይ አሪፍ፣ እሺ ግድ የለም እና አሁን አሁን ሶስት ሳምንት ቆጥሯል።
እሺ ጉዳዮች ምን ነበር? ምን አይነት የጉዞ መረጃ ልትሰጥ?
ጉዳይ ካናዳ ሰሚት ተደርጎ እሺ ሶስት ሳምንት እየቆጠረ ነው። አሀ ዝም በላ
ሰሚት ተደርጎ ማለት ዶክመንት ሆኖ ኬንያ ናይሮቢ። አዎ ዶክሜንት ከላኩኝ ናይሮቢ። አሁን ሶስት ሳምንቴ ነው።
እሺ እሺ አክሴፕታንስ ሲቲሽን ሁሉ ሁሉ ነገር ጨራርሻለሁ።
ጨርሰው ለቪዛ apply አድርገው ነው
አዎ online online application ፍንቱን ጨርሼ payment ኡንም ከፍዬ አዎ አሻራ ስት- አሻራ ከዚህ በፊት history ነበረኝ።
እሺ
ከዛ እሱ አልቋል። አሁን
ጊዜው አል- አቆዩኝ ሶስት ሳምንት በእናትህ
ሊቆይ ይችላል ማለት አሻራ ሰጥተዋል ወይም ደግሞ ከዚህ በፊት የነበረ አሻራዎትን አስገብተዋል tourist visa ነበረኝ ከዚህ በፊት apply ያደረኩት እና እሱ refusal letter ነበረው በዛው ቀጥሏል። እስከ አስር አመት validity ያለው አይደል?
አዎ አዎ አንዴ የአሻራ ከሰጠች በእነሱ እስከ ሁል አዎ።
UCI ነው unique client identifier ነው የሰጠኝ አሁን ራሱ